hello
hello፣ ጤና ይስጥልን።
አብሮ ይስጥልኝ።
ኪሩቤል
ኪሩቤል አይደለሁም እንቴ ነኝ።
እም፣ ሌላ ስልክ ቁጥር አለ እንዴ?
አዎ ከ We Plus ነው እና የምደውለው እህ ከ We Plus Solution ነው የምደውለው።
okay እሺ፣ ልስጥሽ ስልክ እ
ሀያ አምስት ስልሳ አራት እም፣ ሰላሳ አምስት ሰላሳ አምስት እም፣ እሺ ሁለታችሁም ናችሁ ነበር የተመዘገባችሁት።
ኦኬ በዚህ ስልክ ቁጥርም ተመዝግቧል።
ኦኬ ተመሳሳይ አገልግሎት ነው የምትሰጡት?
አዎ አዎ እም፣ እሺ እንደዛ ከሆነ system ላይ የሙላውን ጥያቄ አንተን መጠየቅ እችላለሁ።
ትችያለሽ።
እም፣ እሺ እና account active ለማድረግ ነበር እና እሺ እሺ ምን አገልግሎት ነው የምትሰጡት?
የማስታወቂያና ህትመት እም፣ የድርጅታችሁ ስም ምንድን ነው?
ኪራ VIP printing and advertising
ኪራ
VIP
VIP እሺ printing and advertising እሺ የት ነው የምትገኙት?
ሀያ ሁለት ሀያ ሁለት የት?
ከጎላጎል ወደ አውራሪስ በሚወስደው መንገድ እሺ እም፣ contact person ማን ነው?
እ፣ ኪሩቤል ተፈራ
እሺ በ- በየትኛው ስልክ ቁጥር በዛኛው ላድርግ?
ሀያ አምስት ስልሳ አራት ሰላሳ አምስት ሰላሳ አምስት በሚለው እሺ የስራ ቀን
እ፣ ከሰኞ እስከ ቅዳሜ
እም፣ ከስንት ሰዓት እስከ ስንት ሰዓት?
እስከ አስራ እስከ አስራ ሁለት ሰዓት እ፣ እስከ ሁለት ሰዓት እስከ ሁለት ሰዓት እስከ ምሽት ሁለት ከስንት ከስንት ሰዓት ጀምራችሁ?
ከጠዋቱ ሁለት ሰዓት ተኩል እስከ እ።
ምሽት ሁለት ሰዓት
እስከ ሁለት ሰዓት። እሺ እ፣ ንግድ ፍቃድ ወይንም መታወቂያ በፎቶ ማግኘት እችላለሁ?
እ፣ ትችያለሽ። ግን ቢሮ አይደለሁም። ቢሮ ስገባ መላክ ይችላል።
እሺ ቁጥር የቴሌግራም ቁጥራችንን በ message ልካለሁኝ።
በቀዛኛው ላይ እ፣ የቢሮ ያኛው contact center አችን ያኛው ስለሆነ እሺ ያ ስልክ ስለሌለው- ስለሆነ እሱ ስልክ ላይ ላኪ። እ፣ እሺ።
ይቻላል።
እሺ ሌላው ለ social media እና ለ broadcast ኦች ማስታወቂያ በራሳችን የማስታወቂያ ባለሙያዎች አብረን ከምንሰራቸው ድርጅቶች ጋር እንሰራለን እና እናንተ ጋር መተን ብንሰራ ፈቃደኛ ናችሁ?
እ፣ ችግር የለውም።
እሺ ከመምጣታችን ከቀናት በፊት ደውለን እናሳውቃቸዋለን።
ሰላም ነው።
መልካም ቀን። አመሰግናለሁ።
እሺ እሺ፣ thank you።